hello ጤና ይስጥልኝ Best Bet ራሄል ነኝ በኮም ልርዶ
እንትን ቦነስ አለክ ብሎኝ ነበረ።
እሺ አንዴ cashier code ኡ ንገረኝና check ላድርግልህ።
አስራ ሁለት እሺ አንዴ
አስራ ሁለት አስራ አራት
አስራ ሁለት አስራ አራት አርባ ስድስት ስንት አልከኝ?
አርባ ስድስት አርባ ስድስት ሰባ አራት
ሰባ አራት አዎ እሺ ሁሉም loss ነው ሁለት ጨዋታ ነው የወጣው።
አታ የተቋረጠው እ አይ ከተቋረጠ ውጪ ሁለት loss ነው ያለው። እሱ void ነው የሆነው።
አ ሁለት ነው X ያለው አዎ አዎ። እሺ ሌላ አለ check ማድረግልህ?
አይ የለም እሺ እሺ። እኔም አመሰግናለሁ። መልካም ቀን።